ታገር
ሄሎ
ሄሎ፣ አቤት።
እ፣ ራይድ ሊናኔር ነው
እሺ፣ ከአቤዲ መንገሴ
እና ቢሮ ወይ ደግሞ ቢሮ መሀፍቲ አካባቢ ማለት ኦኬ።
ገርጅ ያዋ ባጃጅ አዎ።
ታክሲ ቦታ ታክሲ
ታክሲ እሺ።
አሁን ኤርፖርት።
እሺ፣ እሺ፣ ክሰደለኹ እሺ።
እሺ እንዴት አንጽበ
እ፣ በቃ ሓደ ሓሙሽተ ደቂቃ ምናምን ክድውልልኹን እዮም መሊሶም ኧረ እሺ